ቤቲ ስልክ አንስታለች።
hello ቤቲ ወይ hello ሰንሲልክ ሻምፖ አለ ቤቲ? ይሰማል።
ሰንሲልክ ሻምፖ እ ሻምፖ እ፣ አዎ ትንሽ piece ስድስት piece ምናምን አለ እኮ active አርጊላት። አንዷ ሴት አሁን ልትሞላ ብላ out of stock አለኛለች።
አላ አዎ።
ቆይ ሌላ አንድ አንድ ሰው ብቻ ነው የቀራት።
እሺ እሺ ደማም ነች ካወቅሻት።
ኦ ተመጣለች አላውቃትም maybe- ተመጣለች maybe ብዬ ነው። active active ላይ ነው ያለው እና እስኪ check አርጊ።
እሺ እሺ እሺ ቤቲ